ሰላም ጤና ይስጥልኝ። ሶክቹን ደህና አደርሽ?
እግዚአብሔር ይመስገን።
order ነበረኝ ትናንትና የዘጋሁት ሶስት እና ዛሬ ደግሞ አራት አዘግቼ ነበር። ትናንት እምቢ ብሎኝ connection አልተዘጋልኝም። ዛሬ መምጣት ይችላል እንዴ ሁሉም?
እ፣ እስኪ ስልክዎትን ንገሪኝ እስኪ check ላድርገው።
አሁን በዚህ የደወልኩ ዜሮ ዘጠኝ ሰላሳ ሁለት እሺ አርባ አምስት ስልሳ ስልሳ እሺ፣ ስልሳ ስልሳ ስልሳ አዎ። ማለት ተነጣጥሎ ከሚመጣ አንድ ላይ እንዲመጣልኝ ፈልጌ ነው።
እሺ፣ እስኪ check ላድርገውና
እሺ
እ፣ በአስር ያዘዙት መጥቷል አይደለ?
ምን አልሽኝ እማዬ?
እ፣ በአስር ያዘዙት መጥቷል።
አ በአስር ማለት ትናንት ነው ያዘዝኩት ነው በቀደም ያዘዝኩትን ነው።
ከትላንት ወዲያ
ከትናንት ወዲያ ክሩምባ ነው አይደለ? እሱ ጥቅል ጎመን አዎ።
እሱ already ደርሷል። እሱ ሳይሆን ትላንትና በአስራ አንድ ዝኩኒ፣ ካሮት፣ ቀይ ስር፣ ሽንኩርት፣ ቲማቲም፣ ፓፓያ እና አንድ item ምን ነበር ብቻ ሰባት item አዝዤ ነበረ። ሶስቱ ትላንትና already full ሆኖልኝ ነበር እና አራት አልሞላውም። ሽንኩርት፣ ፓፓያ፣ ካሮት እና ሽ- ቲማቲም አልዘጋሁትም ነበር።
ቶሎ ቶሎ ያለቀው ዝኩኒና ድንች ነው አይደለ?
አ complete ያሉት ዝኩኒና ቶሎ።
ድንች እና ቀይ ስር አዎ፣ አልቆ እሱ ነበር።
ከሰዓት ዛሬ ይወጣልዎታል።
አንድ ላይ ያኛው ነገ ግን እንዲወጣልኝ ማድረግ እችላለሁ።
accept አልተባለም ያንኛው። ስለዚህ ይሄኛው እንዲቆይ ነው የፈልጉት አንድ ላይ እንዲወጣ።
ተ- አንድ ላይ ይውጣልኝ። በቃ እንትኑን ቀይሪልኝ እና እንደ ባለፈው እንዳይቀርብኝ እ፣ ኮድ አላ የምትልኩልን ኮድ አዎ የ item ኡን ኮድ ቀይሪልኝ እና አንድ ላይ ሁሉም ሰባቱም item ነገ እንዲወጣልኝ ማለት ነው።
በቃ እሺ፣ እሺ፣ እንደዛ ነገ እናደርግ።
ቤተሰብ assign ለማድረግ ማለት ነው። ለዛ ብዬ ነው እኔ ስራ ስለምሆን።
አዎ፣ እሺ፣ እሺ፣ እሱን እንደዛ ፈልጌ ነው።
እናደርጋለን።
በቃ እሺ፣ አመሰግናለሁ። እሺ፣ አሜን እሺ፣ እሺ፣ ይመስገን።